እንዴት ነው የሚለው
ምን ብላ ጻፍ ነው ያልሽ? ብሰ ቅድም ልጅቷ
ማለት
ያወጣሁት ብር account ላይ ሳወርድ ቀረ።
deposit ነው withdraw ነው?
deposit
እ፣ text ኡን ይሄ deposit ስታደርግ የደረሰክ text አለ አይደለ?
አላየሁም። አዎ አዎ አዎ እሱን text ቴሌግራም ላይ ላክልን።
ላኩት እኮ ሁለት መቶ እና አንድ መቶ ሶስት መቶ በቃ check እናደርገዋለን።
እሺ፣ ጠብቅ።
አዎ ጠብቅ።
እሺ